Hello ጤና
Hello hello ሰላም ነው?
ሰላም ጤና ይስጥልኝ።
OK Donkey Tube ቦታ ፈልግ ነበር ነገር አዎ Donkey Tube ነው።
OK እና ነገ መድረክ ላይ ቦታ ለመያዝ ነበር ወንበር
እሺ ለ stand up comedy ለመታደም ነው።
አዎ እሺ ስሞትን ይንገሩን። እሺ
OK ስሜ አብዱራህማን
ሱመያ
አብዱራህማን አብዱራ- አብዱራህማን OK አብ- አብዱራህማን እሺ አብዱራህማን ማን
አብዱራህማን አብዲ
እሺ ስልክ ቁጥር ንገሩኝ ዜሮ ዘጠኝ
ሀያ ዘጠኝ ሀያ ዘጠኝ
ዜሮ ስድስት ዜሮ ስድስት
ሰላሳ ስድስት
እሺ
አርባ ሰባት
እሺ መደበኛ ነው VIP
አይ መደበኛ ነው።
እሺ ለስንት ሰው ነው ቦታ የሚያስይዙት
ያው ለአንድ ሁለት ነው።
ለሁለት ሰው ከእርሶ ጋር
አዎ እሺ እ፣ ትኬቱን ከጠዋት ጀምሮ እዛው በቦታው ያገኛሉ ክፍያውን transfer ም cash መስጠት ይችላሉ OK ዋጋው ስንት ነው?
መግቢያ ሶስት መቶ ብር መደበኛ
VIP ውስጥ VIP አምስት መቶ ብር ለተማሪዎች ሁለት መቶ ብር እሺ አመሰግናለሁ መልካም ምሽት